Y ሰላም ጤና ይስጥልኝ። ሄሎ
ሌላ ብሎፍ ጤና ይስጥልኝ።
አብሮ ይስጥልን። ሰላም
ሰላም። ባለፈው ቆሎ እንዲመለስልን ጠይቀናችሁ ነበርና
ምን በቆሎ?
ቆሎ ቆሎ የለ- የአልሚ ቆሎ አንዱ አዎ።
ተበላሽቶብን፣ አዎ እንዲቀየር ያሉት አዎ ትናንትና ሰላም እቃ ስለሚታዘዝ ለእሷ ያዘዘችው እቃ ስላለ ላኩ ብላ ነበር እና እንላክላችሁ ሲመጣ ሹፌሩ አሳውቃችሁታል።
አዎ ሰላማዊት ሙልጌታ በሚል አይደለ?
በእሷ ነው እና ያለው እኔ ጋር ነው።
ሶስት እኔም የ group ውስጥ ነኝ። አዎ Okay ሶስቱም ነው የተበላሸው።
አንዱ ነው የተበላሸው።
Okay አዎ አ- አዲሱ ገበያ አዎ አዲስ ገበያ በቃ ዛሬ ይመጣሉ። አንዱን ተቀብለው አንዱን ይመልሱት።
በቃ ሁለቱ የተበላሸውን ብቻ እንላከው። ሁለቱ መቅረት ይችላል።
አዎ የተበላሸውን ብቻ መልሰው ያኛው ይቀበሉ።
እሺ እሺ እሺ እናመሰግናለን።